hello hello አቤት ዋሽንግተን ስኩልኝ ሰላም።
okay አንድ እንትን አንድ ICU ያለ ታማሚ ነበረ
እሺ ይሰማል ይሰማል። አዎ እና CT scan እንዲነሳ ታዞ ነበረ እና mechanical ventilator ላይ ስለሆነ ያለው አንደኛ ነገር እናንተ አምቡላንስ እንዳላችሁ እና ሁለተኛ ከነ mechanical ventilator ኡ እንደሚመጣ እ፣ plus ደግሞ እዛው CT scan መደረግ እንደሚችል ለመጠየቅ ነበር።
እሺ ስልክዎትን ልውሰድና ላስተላልፍልዎትና ከአምቡላንስ ክፍል ይደወልልዎታል።
እሺ።
እሺ ታደርጋላችሁ ትደውይልኛለሽ?
ባለሙያ ጋር ማለት ነው።
አዎ፣ ኮን- እሺ ዘግቼ ልጠብቅ ወይ አዎ ዘግተው ይጠብቁ።
ልዝጋ?
ባለሙያ ትደውልልዎታለች።
እሺ እሺ፣ thank you